ጤና ይስጥልኝ ማሪባባ።
ሰላም ናቸው።
እግዚአብሔር ይመስገን።
እንትን ነበር አንድ ላንድ ክሩዘር የለም ካፋ ከላይ ጫነ ስልሳ አምስት ላይ ነው ምናምን የለቀቃቸው ላንድ ክሩዘር የቆየ ነው አባት። አሁን ላይ ያለ አይደል?
ካኪ ከለሩ ነው እንዴ? እጃችሁ ላይ የለም ሌላ
ላንድ ክሩዘር አይደል ያለ?
አዎ እንትን ነው ይሄ ፖሊሶች የለም khaki color ኡ
ኮግ አዎ
የቆየ ነው።
አዎ አሁን ላይ ላንድ ክሩዘር የለንም። ሰሞኑን ነው የሚገባልን።
single cab ነው አውቀሻል? single cab ነው።
እስቲ ቆይ ካለን ይለውት ይሄ ፖሊሶች መኪና ስለ የለም single cab ኡ
አዎ ገባኝ አባት color ኡ ገብቶኛል። ከለር አይደለ አንድ ነጥብ አምስት በባንክ
ከተሸጠ በኋላ ከእንትን ፕራይስ አናገርም። ይቅርታ በጣም አባት።
እሺ